Hello hello አቤትማ
ለን ዳንኪት ብላ
ለመመዝገብ ነበረ።
እሺ ስሞትም አለ በል ጸጋነሽ አራርሳ
አራርሳ ነው ያለው። እሺ ስልክዎትን ይሰጡኛል?
ዘጠና አራት
ዜሮ ዘጠኝ ዘጠና አራት ነው።
ሀያ አራት
እሺ
ዘጠና አራት እሺ ሰባ ሁለት
አሁን በደወሉልኝ ስልክ አይደለም ማለት ነው። ከየት አካባቢ ነው የደወሉልኝ?
ከናዝሬት
ማስታወቂያውን ከምን ላይ ነበር ያዩት?
ከቲክቶክ ላይ
ኦንላይን ነው በአካል ለመማር ያሰቡት?
ኦንላይን ይሻለኛል።
እሺ የሶስት ወር ኮርስ ነው ኮርሱ? በሳምንት ሁለት ቀን ለወር ከአስራ አምስት ቀን ያህል ቪዲዮ በአካል የተማሩትን ቪዲዮ link እንልክልዎታለን።
እሺ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል።
እሺ አስራ አምስት ቀኑን ደግሞ በተማሩት መሰረት assignment የሚሰሩበት ይሆናል።
እሺ
አንድ ወር ደግሞ መጨረሻ የ final ቪዲዮ ሰርተው የሚመረቁ ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ class ደግሞ የምንሰጠው ሀያ credit hour ነው።
እሺ
ስለዚህ ልመዝግበው።
እሺ እሺ
account ልላክልዎት ወይስ የእሱኑ ደግሞ ይደውሉልኛል?
እሺ በይ ላኪልኝ።
እልክልዎታለሁ። እሺ እሺ መልካም ቀን።
መልካም